ጤና ይስጥልኝ።
ፒያሳ ቢሮውን ፈልጌ ነበር።
እሺ ቢሮ ፒያሳ ስልክ ቁጥር ልስጥሽ ወይ?
እሺ ደስ ይለኛል።
ዜሮ ዘጠኝ አስራ አንድ
እሺ አንድ ዜሮ ዘጠኝ አስራ አንድ አስራ ስድስት አስራ ስድስት ስልሳ ስድስት ስልሳ ስድስት ሰላሳ ስምንት
ሰላሳ ስምንት አዎ ከኢቲኤስ ነበር ስልክ የተቀበልኩት ብለው አ ያናግሯቸው። ቪዛ ሁሉም ነገር ጨርሶላቸው።
እሺ አስራ አንድ አስራ ስድስት ስልሳ ስድስት ሰላሳ ስምንት ትክክል።
እሺ እሺ አመሰግናለሁ።
እሺ እናመሰግናለን።